ከ Best Bet ሄሎ ሄሎ ጤና ይስጥልን ከ Best Bet
ሰላም ነው።
እግዚአብሔር ይመስገን። ምን ነበር?
fantasy ላይ ዛሬ ሳምንት ማለት ነው እሺ
አንድ እስከ አስር ውስጥ ነበርኩና ምን አልከኝ?
fantasy ውስጥ የዛሬ ሳምንት ከአንድ እስከ አስር ውስጥ ነበርኩና እስካሁን ብር እሺ።
አልገባልኝም። ብር አልገባልኝም እስካሁን።
ኦ፣ እሺ አንዴ ጠብቀኝ።
እሺ
ሄሎ ሄሎ ወይ ወይ አቤት ፋይናንስ check እያደረግን ነው። እሺ ነገ ይገባል።
ነገ አዎ ችግር የለውም ይገባል።
እሺ እሺ እሺ